hello ሰላም አላችሁ?
ሰላም ነው።
ቺፕስ ነው አዎ ቺቺ
order ነበረኝ እስካሁን አላመጡልኝም።
ዛሬ ነበር የሚወጣው order ኦች።
አዎ ትናንት ነው complete የሆነው ዛሬ ነበር የሚመጣው።
እስኪ ስልክ አልደወሉልኝም።
ቁጥሩ ቁጥሮትን ይንገሩኝ።
ዜሮ ዘጠኝ ሰላሳ የሰማሽ ነው?
ቅድስት ኖት ቅድስት ኖት
አዎ ቅድስት ኖት። ይቅርታ ቅድስት ትዕግስት በሚል ነው። ቅድስት ነኝ ግን ትዕግስት በሚል ነው እንትን ያደረኩት።
okay ትዕግስት ነው order ያደረጉት። እሺ ትዕግስት።
ይንገሩኝ። እሺ አዎ።
ስልክ ቁጥሮትን ዜሮ ዘጠኝ ዘጠኝ ሰላሳ ሰላሳ
እሺ ዜሮ አንድ አስራ ሰባት ሰባ ስድስት
ዜሮ አንድ አስራ ሰባት ሰባ ስድስት አስራ ሰባት ሰባ ስድስት ዜሮ ዘጠኝ እሺ።
ሰላሳ ዜሮ አንድ አስራ ሰባት ሰባ ስድስት
ይቅርታ በዚህ እንኳ order አላደረጉም። በሀያ ሁለት ነው order ያደረጉትን የሚነግሩን።
ምን አልሽኝ?
ትላንት ነው order ያደረጉት።
ትናንት አዎ
አይ ትላንት በዚህ ቁጥር order አልተደረገም። ይቅርታ ልኬሽልኛል እኮ እንትኑ እኮ በዚህ ቁጥር አይደለም እርስዎ order ያደረጉታ።
ሁለተኛው ሲሜ ይሆን ምናልባት ዜሮ ዘጠኝ ዜሮ አዎ አንድ ሊሆን ይችላል።
ቆይ እስኪ ይገርም አንዴ check አድርጌ ልንገርሽ ይቻላል። እሺ ሄሎ ሄሎ ሄሎ